ጤና ይስጥልኝ ቤተሰቦች ራሄል ነኝ ቦልኮም ለብደው
account እምቢ አለኝ sister።
አዲስ ለመክፈት ነው ወይስ የነበረ?
አ አዲስ ለመክፈት ነው ወይስ የነበረ ነው?
የነበረ ነው እሺ ምንድን ነው ያስቸገረ? መክፈት አይደለም። አዎ መክፈት አዎ password ኡን ረስተኸው ነው?
አይደለም። password ኡ አለ ግን እምቢ አለኝ። password ኡ ተገባ እምቢ አለኝ።
እየከፈተልህ አይደለም?
አ እየከፈተልህ አይደለም?
አዎ እሺ forget password በለውና ከዛ በሚመጣልህ ኮድ እንደ password ተጠቅመህ መግ- ለመግባት ሞክር። እሺ forget የምትላለች ከስር። አዎ ልክ login ኡ ጋር ካለው ከስር forget password የሚል ጽሁፍ አለ። እሱን ስትነካው ኮድ ይላክልሃል፣ አጭር ኮድ። እሱን እንደ password ተጠቅመህ መግባት ትችላለህ ወደ ቤት ቤት account።
እሺ sister thank you እሺ እሺ፣ እኔም አመሰግናለሁ። መልካም